በራስ ገብቼ መግባት እምቢ ብሎኝ ነበረ እና በቴሌብር የሚታይ ከሆነ ይሉ
ምን አሉኝ?
በቴሌብር አስገብቼ ነበረና ወደ ሁሉ ስፖርት እሺ
እና አይገባም። ሁሌ ነው እንደዛ የሚያደርገኝ።
deposit ያደረጉበትን transaction ወይም ደግሞ deposit ያደረጉበትን text screenshot አድርገው ወደኛ ይላኩልን በቴሌግራም።
እ ማለት በቴሌግራም screenshot አዎ ስልክ ልስጦት የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ ይላኩልን በዚህ። እሺ መልካም ቀን።